hello ጤና ይስጥልኝ።
hello hello ጤና ይስጥልኝ።
hello እንዴት ነሽ?
እግዚአብሔር ይመስገን። አዲስ ትኬት ነው ለመቁረጥ የምደውለው።
ነበረ። ትኬት ምን ለመቁረጥ አለ?
ነበረ። ትኬት የኮሜዲ ነው።
አዎ
okay ይቻላል። link ልክልሻለሁ። በዛ link ትመዘገቢያለሽ። ስምሽ ማን ነበር?
ህሊና ደንቢ
ህሊናማ ደንቢ
ደንቢ።
አ ደንቢ
okay ቁጥር 09 አርባ ስድስት
09 46 ሰላሳ አራት ሰባ ስድስት ሀያ ስድስት
76 26 አ እሺ link እንልክልሻለሁ። VIP ነው የምትፈልጊው ወይስ normal?
አይ normal
በቃ normal አራት መቶ ብር ነው። VIP አንድ ሺህ ብር ነው።
okay እሺ እሺ እሺ።
አመሰግናለሁ